ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ስራ ፈልጌ ነበር እና ባለፈው እ- አናግሬ አዎ ማክሰኞና ሐሙስ መተሽ ማናገር ትችላለች ብላኝ ነበር።
መመዝገብ ይችላሉ። አዎ
እ፣ እንትን የት አካባቢ እንደሆነች ትነግሪኛለሽ? እንዴ
okay። አድራሻችን ጎተራ አዎ።
ፔፕሲ ንፋስ ስልክ ላ therapist ና ጎተራ ፔፕሲ ንፋስ እ፣ ስልክ ላፍቶ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
እ፣ ለመች ነው የቀጠሮ ያስያዙት?
ዛሬ ማክሰኞ አ፣ እየመጣ ዛሬ ነው።
ግን አይደርሱም። ሁለት ሰዓት ተኩል ነበር ነው ያሉት።
አዎ አሁን ግን ሶስት ሰዓት ከአስር ነው።